ሄሎ ሄሎ ወይ
ገረመው ሰላም ነው?
እግዚአብሔር ይመስገን። አ እሺ፣ ቴሌግራም ላይ እያወረኩ ነው። ዳንኤል እባላለሁ።
እሺ እያወራኋችሁ ነው። እኔም እኮ ኦንላይን ነኝ።
አዎ አውቄያለሁ። አዎ እ ምንድን ነው የፈለግከው? የ cashier ኡ ምን እንዲሆን ነው?
አይ የ cashier ኡ ምን እንዲሆን login አለኝ block ነው።
እህ?
login ለማድረግ ነው ለመግባት ነው እምቢ አለህ?
አ ለመግባት እምቢ ብሎኛል። አ አሁን እዚህ አሁን የከፈትኩት ነው። ይሄ ለምሳሌ ማን ነው?
አሁን አሁን የከ- አሁን የከፈትኩ አሁን ውስጥ ናቸው። አሁን ራሱ ያው አ አዎ፣ እሱ አሁን login አይገባም ወደ ውስጥ ነው አይደል?
አ okay፣ እሺ፣ አይገባ እና ሌሎችም አሉ የላኩልህ ሁለቱ ይቀራሉ።
ችግር የለውም። እ፣ እሺ።
ቆይ እሱን እንትን እንከፍተዋለን። ይሄን እንክፈትና መጀመሪያ እሺ ይፍጠንልኝ በእናትህ።
ውብ ውብ ነው አይደለ? ውብ መቶ አርባ ስድስት ነው።
እህ?
ውብ መቶ አርባ ስድስት ነው።
አ አ
ካሸ ከስንት cashier ነው?
ሶስት cashier ነው።
one two three የሶስቱም ነው እንዲከፈት የፈለግከው?
አ አ ሁለቱን አሁን ሁለቱን ድግ- ድጋሚ ልክ ይላሉ።
እሺ።
እሺ እሺ
ስለዚህ በቃ